ሄሎ
ወይ
ሄርመኝ ሄሎ።
ነበረ። አቤት ወይ ቅድስት አለች?
አለች። አዎ።
እሺ አገናኘች።
እሺ ስልክ ይዛ ነው። ቆይ አንዴ። ምን ልበልልህ?
እ ምን ልበልልህ?
አይ ወደም ለተ እኔ
እ
አይ የሆነ ፊልም ታደርገው ነበረኝ እንዴ ሌላ ልጅ location ቀይራ ተሰማ
ልንገርሽ፣ ልንገርሽ። ሄሎ ወይ ሄሎ፣ እንትኑን ንገረኝ፣ order number ኡን ንገረኝ።
ሀያ ሦስት ዜሮ ሀያ ሦስት ዜሮ ሦስት ሀያ ሦስት ዜሮ ሦስት ወዴት ነው የቀየራችሁ?
ሀያ ሦስት ካሳንቺስ
ለካሳንቺስ ተቀየረ?
እ
ወደ ካሳንቺስ ነው የቀየራችሁ location?
አ አ እሺ፣ እነግራታለሁ። እሺ።